ጤና ይስጥልኝ ሁሉ ስፖርት ምን ልርዳዎት?
deposit system ኡ እየሰራ አይደለም ለዛ ነው የደወልኩት።
አዎ በ manually ነው እየተጠቀምን ያለነው ስልክ ልስጥዎትና ወደ እኛ አይ።
deposit አድርገው እኛ ደግሞ ወደ account ዎ deposit እናደርግልዎታለን ቴሌ ብር ነው አዎ
ዜሮ ዘጠኝ
ሰላሳ ሁለት ሌላ
የትኛው ነው ሰላሳ ሁለት እሺ ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት
ይቆያል አይስተካከልም ስም ያዙ ቆይ ፍትህ አምላክ ማርዬ
ፊታ ፊታ ፍትህ አምላክ ማርዬ
እሺ እሺ ከዛ ልክ ወደ እሱ እንዳስገቡ screenshot ያደርጉታል እሺ ከዛ የሁሉ ስፖርት account ስልኮትን እ፣ ይጽፉልንና ስሞትን አድርገው ት- የእኛ ቴሌግራም ላይ ነው የሚልኩት
ቴሌግራማችሁ የትኛው ነው የመጨረሻው ዜሮ ስድስቱ ነው አዎ እዛ ቴሌግራም ላይ ይላኩልን ሰባ ስምንት መጨረሻ ዜሮ ስድስቱ ማለት ነው አዎ እዛ ቴሌግራም ላይ ይልኩልናል
እሺ፣ ይቆያል እንደ የኛው ይስ- አይስተካከልም ይስተካከላል ግን ትንሽ ሊቆይ ይችላል ሶስቱንም አሟልተው ይላኩልን ደንበኛችን ችግር የለውም እሺ